Hello.
Hello
Hello።
Hello፣ ሰላም ነው?
ሰላም፣ እግዚአብሔር ይመስገን።
እ መኪና አይቼ ነበር five L ምን አልከኝ?
መኪና አይቼ ነበር five L five L ስንት ሞዴል?
አ ሁለት ሺህ ሶስት ሁለት ሺህ ሶስት ሁለት ሺህ ሶስት አለ።
አ ሀያ ስድስት ዋጋ ዋጋ ስንት?
ሀያ ስድስት
በአስተያየት ነው በፍተሻ ነው፣ ድርድር ይኖረዋል።
እ
በፍተሻ ነው፣ ድርድር አለው።
ድርድር አለው።
አዎ።
እሺ ተይው፣ እሺ እደውላለሁ። እሺ
እሺ።